ወይ ምን አልከኝ?
አሁን ይሰማል?
አሁን ይሰማኛል።
አሁን የትላንትና ኦርደር የአእምሮ የሚዜ ነበረ እና እሺ ቼክ ይደረጋል ተብሎ እስካሁን ፕሌን አልተደረገልም እና ካንስል ይደረጋል የተባለ ኦርደር እስካሁን ገና ማታ ኮምፕሊት ተባለ። ጠዋት እናስተካክላለን ምናምን ተብሎ ነበር። ሆነ እናስተካክላችሁ።
ማን ነው ስምህ?
ቸርነት አለማየሁ እሺ ቸርነት፣ እስቲ ንገረኝ order number ኡን ታስታውሰዋለህ?
ዘጠና ስምንት ዜሮ አንድ ሰላሳ አንድ ዘጠና ስምንት ዜሮ አንድ ሰላሳ አንድ ሰላሳ አንድ በቃ አስተላልፍልሃለሁ። እሺ cancel ይሆናል።
እን- እና አስተላልፋለሁ ብዬ ሙሉ ሰው ላይ ነው ደወልኩት እስካሁን
አይ አሁን አስተላልፍልሃለሁ።
እሺ፣ check እሺ።
አስደርግላለሁ። እሺ ቸርነት